ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎት
በቴሌግራም message ልኬ ነበር ባለፈው ይስተካከልልኝ ብዬ የሆነ ከሁሉ ስፖርት account ወደ ቴሌ ብር አስተላልፌ አሁን message ኡንም ልኬ ነበር ከአሪፍፔ የሚለውን ወደ ነበረበት መልሼዋለሁ ብሎኝ ግን የመጣልኝ የለም። ወደ ሁሉ ስፖርት account ኤ የገባ ነገር የለም። ና ማልበልሞትን የቴሌግራም
ወይቶም አሰፋ
ጎይቶም አሰፋ አዎ
የትኛው ብር ነው?
አሁን ስድስት መቶ ሳክሰሱል የሚለውን ነበር ባለፈው አስተካክለነዋል ብላችሁን ነበር።
እሺ ያኛው አራት መቶ